ሮጤን መንግስቱ
በጣም ቢሮ አልነበረኝ እዛው አንተ እሺ
በዚህ ስልክ ነው አስራ አምስት ሺ እሺ የዛሬ ነው
የማታ እሺ
ወይ ሰላም ነህ?
ወደ ዜሮ ዘጠኝ ሰማንያ ዘጠኝ ዘጠና ሁለት ሀያ አንድ ዘጠና አምስት አይደል?
አዎ አዎ
ያው አድርጌዋለሁ። አፕሮሽ ቼክ አድርገው። እናመሰግናለን። እሺ መልካም ቀን